Hello ሰላም ጤና ይስጥልኝ።
አብሮ ይስጥልን ከቪዛ ኢትዮጵያ ነበር ምደውለው። አሰለፈች መርጊያ ሆቴል ናት።
አ
እ፣ ሰሞኑን እሺ።
የቪዛ የመለያ ቁጥር አዲስ የቪዛ የመለያ ቁጥር ልከን ነበር፣ text አድርገን ነበረ። ደርሶታል?
እኔ እንጃ አላየሁትም፣ እርግጠኛ አይደለሁም።
እሺ ልንገሮት፣ ለመያዝ ከተመቾት ልንገሮት።
እሺ ሀምሳ ሰላሳ አራት
ሀምሳ ሰላሳ አራት ዘጠና ዘጠኝ አስር እ ዘጠና ዘጠና ዘጠኝ አስር
እሺ
እሺ፣ ይሄን ለመናገር ነበር። መልካም ቀን። እሺ እሺ እሺ